ሄሎ ሄሎ ጣና ሀብለይ
ሜትር ታክሲ ነው።
እወ
እንትን ሀውዜን አደባባይ ነበርን ታክሲ ፈልገን።
ሐውዜን አደባባይ አዎ ካሁን አቤድዩ
እ እ ካሁን አቤድ ሀትካድ
አማርኛ ወሬ ከዛ ወዴት ነው የምትሄደው? ከ- ከሀውዜን ወዴት ነው የምትሄደው?
እ ወደ እንትን ወደ ዜሮ ሶስት መብራት ኃይል ሰለሞን ሆቴል።
ሰለሞን ሆቴል።
አዎ እሺ እንልክልሃለን።
እሺ እናመሰግናለን። መልካም ቀን።
እሺ